ሰላም ጤና ይስጥልኝ ቤተሰብ
ሄሎ ሄሎ
እቴት ሰምቼ ነበረ።
ምን አልሽኝ?
እቴት እሺ
ፈልጌ ነበር ፈልጌ ማለት
ማለቴ ከውጭ ሀገር ለመሄድ ትኬት ያስፈልጋልና ትኬት ትኬት ብር ስለ- ስለሚያስፈልገው እኔ እንትን ትኬቱን ፈልጌ ስለነበር ይቅርታ ይሄ ትኬት አይደለም እሺ sport betting ቤት ነው
ኧረ ተሳስተሻል አዎ ተሳስቻለሁ።
አዎ
እሺ በቃ ይቅርታ ቻው።
እሺ እሺ እሺ